ጤና ይስጥልን።
ሰላም ነህ? hello ይመስገን እንደው ጊዜው ነው።
አዎ ቅድም ደውዬ ተቋርጦ ነው።
ስሙ ትባል ልበል?
ጽናት
ጽናት ሰለሞን።
አዎ
okay እሺ።
price ኡን ምናምን ሳትነግሪኝ ተቋረጠ።
okay እሺ። class የምንሰጠው በ credit hour ነው። አንድ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ ሶስት ወር ሲቆዩ ሶስት ወር ሲቆዩ ሀያ credit hour ነው የሚፈጀው። class ኡ አጠቃላይ አስራ አምስት ሺህ ብር ማለት ነው። ነገር ግን እስከ ሰኞ ስድስት ሰዓት ለሚከፍሉ ተማሪዎች ልዩ ቅናሽ አለን። ሰላሳ አራት percent discount ማለት ነው።
okay ሙሉ ክፍያ ሙሉ ነው።
ሙሉ ነው። የሶስት ወሩ አንዴ ነው።
እሺ
እሺ አመሰግናለሁ።
እሺ